ሰላም ጤና ይስጥልኝ ቤት ቤት መላም ሰላም ጤና ይስጥልኝ።
እሺ ምን ልርዳው?
የሆነ ትኬት በአንድ ወርቄ ቦነስ ምናምን አለቀቅልኝ ብሎ እሺ እሺ አንዴ voucher ኮዱን ይንገሩኝ።
እ voucher ኮዱን ይንገሩኝ አንዴ።
አስራ ሶስት እሺ
ሰላሳ ሶስት እሺ
አርባ አንድ ሀያ አምስት አርባ አንድ ሀያ አምስት
ሀያ አምስት ይጠብቁኝ አንዴ። አሁን ሶስት መቶ ብር ቦነስ ለቆሎታል።
ስንት ሶስት መቶ ብር
ለይስ እሺ። ስለ ደወሉና አመሰግናለን። መልካም ቀን።
ለወላል እሺ እሺ